ጤና ይስጥልኝ። ሁሉ ስፖርት በኮ ምንድነው እንትን ነበረ withdraw አድርጌ ነበር በሳንቲም ፔይ ማለት ከሁሉ ስፖርት ወደ ሳንቲም ፔይ እና እንዴት ነው withdraw የሚያደርገው? ዝም ብሎ ነው ቴሌግራም ላይ ልከውልናል።
እ እ?
ከሁሉ ስፖርት ላይ ቆርጦቦታል።
አዎ ቆረጠብኝ። ሳንቲም ፔይ ማለት transaction history ላይ ይግቡና ያልገባሎትን ፎቶ አንስተው በቴሌግራም ይላኩልን።
ኦኬ አይደለም የኔ ባላንሱ ሁለት መቶ ብር ነበረ።
ተጨማሪ ከዛ በሱ- ሚላስ ትግቡና የ- የ-
እ።
የ- ዝርዝር ያመጣሉታል። የባንክ ዝርዝር እሺ።
ማለት ነው። ከዛ ላይ እሺ።
ፎቶ አንስተው ይላኩልን።
እሺ እሺ